የለው እግዚአብሔር ይመስገን።
ዶክተር ምንድን ነው እስኪ መረጃ እንትን ልገልጸናል።
እሺ ስለምን ነው መረጃ የፈለጉት? ስለምን አስረዳዎት? ምን ማለትም ቤት ስለ ቤት ስለ ሱቅ ወይስ ስለ አክሲዮን?
ስለ አክሲዮንም ሁሉም ሶስቱንም ፈልጋል address ሶስቱንም? እሺ እሺ። አሁን ላይ ቤቶች ዘጠኝ site አሉ።
ዘጠኝ
ቤት ቤቱ ቤት ቤት ዘጠኝ site አለን። ዘጠኝ site ኦች አሉን ከስቱዲዮ እስከ አራተኛ እስከ አራት መኝታ ቤት ድረስ ማለት ነው። ሱቆችም ላያቸው ላይ ያሉ አክሲዮን ደግሞ ከሐምሌ አንድ ጀምሮ ነው ሽያጭ መሸጥ የጀመር ነው። ዝቅተኛው አርባ ከፍተኛው አራት ሺህ ነው። ማለትም ሀያ ሺህ ከሀያ ሺህ እስከ ሁለት ሚሊዮን ድረስ ማለት ነው። አዎ እ አዎ ምን ላይ ነበረ ማስታወቂያውን የተመለከቱት?
አይ ቅድም ጸጉር ቤት ላይ ሆኜ ጸጉር ቤት ላይ ሆኜ ቲቪ ላይ እሺ እሺ እኮ በይበልጥ ስለ እርስዎ ምኑ ላይ ነው interest ያሉት? ስለምን ፈልገው?
ያው አሁን ለምሳሌ ቤት ላይ በ credit
አክሲዮን አክሲዮን
አዎ በቃ አክሲዮን አድርጌ ቤት እፈልጋለሁ። ለምሳሌ
ችግር የለውም። ወደ ወደሚመቾት የት አካባቢ ኖት?
ወይ መሬት CMC አካባቢ ነው።
CMC አካባቢ ወደ አንዱ ወደ አንዱ አሁን እኛ ቦሌ ገርጂና ልደታ office አለን። ወይም ደግሞ የተመቾት ማንኛውም ባንክ ላይ ሄደው በደንብ information ወስደው እዛው join ማድረግ ይችላሉ። ማንኛውም ባንክ መሄድ ይችላሉ። የቀረቡት ባንክ
ይቀርባለ ባንክ የግሎች ላይ ሌሎች ላይ ያላችሁ ሁሉም ባንክ ላይ አለን። በደንብ detail መረጃ ወስደው እዛው ላይ እዛው ከዛ በአቅሞት የፈለጉትን ያህል መግዛት ይችላሉ። እሺ እሺ